Hello,
Hello.
hello, hello. Eh?
ሄሎ ይሰማል?
የሰማ ነው።
አዎ ይሰማል።
ሰላም ነው።
ሰላም ጤና ይስጥልኝ።
አብሮ ስለ ሄሎ።
እሺ ከየት ደወልከው?
አዎ፣ አዎ። ከወለጋ ነው።
እሺ ስምህን ትነግረኛለህ?
እ ስምህን ንገረኝ።
ዳዊት
እሺ
ዳዊት ድብሳ። አዎ፣ እሺ
በዚህ ስልክ ነው ስራ የምሰራው። ሄሎ፣ ሄሎ።
ሄሎ
አ፣ በዚህ ስልክ ነው የሚሰራው ስራውን እ፣ እ፣ ዲዮጂ ስልኮች እሺ ዳዊት ማን ነበር?
እንትን ነበረ ጫጭቶቹ ባለፈው የሞቱ ነበሩ።
እህ ይሰማል ይሰማል። አፋን ከምን ደሰ ገሩ አፋን ኦሮሞዳ ሄሎ ሄሎ